ሄሎ ጤና ይስጥልኝ ቃል ኪዳን ከብስ ቤት ምን ልርዳው?
አንድ ሺህ ብር ተይዞብኛል እንድትለቅልኝ ፈልገ deposit ነው withdraw ነው?
withdraw
እሺ አንዴ መስመር ላይ ጠብቁ።
okay
አንድ ሺህ ብር ተይ- አንድ ሺህ ብር ተይዞብኛል እና ልበስኛል።
withdraw ነው።
አዎ መቼ ነበረ?
አሁን አሁን
እሺ ቤት ቤት ስልክ ቁጥሩን ይነግሩኛል?
ዜሮ ዘጠኝ
እሺ ሰማንያ ሁለት እሺ ስልሳ አራት አርባ ሰባት ስልሳ አራት አርባ ሰባት አስራ ዘጠኝ አስራ ዘጠኝ እሺ አንዴ ጠብቁኝ።
okay።
ሄሎ ሌላ ቴሌብር ቁጥሩ ዜሮ ዘጠኝ ሰማንያ ሁለት ስልሳ አራት አርባ ሰባት አስራ ዘጠኝ ነው።
አዎ
እሺ አሁን ገብቶሎታል። ስለደወሉ እናመሰግናለን። መልካም ምሽት።
አየሁ